ሄሎ
አቤት ሰላም ጤና ይስጥልኝ።
እሸቱ አለ?
እሸቱ የለም። ምን ነበር ጉዳዩ?
እሸቱን ነው የፈለግኩት።
በምን ጉዳይ ነው የፈለጉት?
በጣም እፈልገዋለሁ። ሕፃን ለመጠቆም
እሺ የስንት ዓመት ህፃን ነው መጠቆም የፈለጉት?
የአራት
ስለዚህ የህፃኑን ስምና ስልክ ቁጥር ማስመዝገብ ይችላሉ። ምን ምን ከዛ- ተሰጥቷለሁ ህፃኑ እ
ህፃኑ ምን ምን ተሰጥቷለሁ?
ተሰጥኦ ነው አዎ ማውራት ይችላል።
እ፣ ማውራት ብቻ ሳይሆን እ ይህ ህፃኑ እርስዎ የሚጠቁሙት ህፃን ተወዳድሮ ከአንድ ሺህ ህፃናት ተወዳድሮ ቀርቦ አንደኛ ከወጣ ሽልማት አስር ሺህ ብር ይሸለማሉ። ስለዚህ እኔ ህፃኑ ልክ ነው።
ተወዳድሮ ያሸልማል ብለው ያስባሉ?
እ
ህፃኑ ተወዳድሮ ያሸልመኛል ብለው ያስባሉ?
አላስብም።
እ፣ ስለዚህ ያው ሌላ ህፃን እ፣ መጠቆም ይችላሉ ማለት ነው ካለ።
እሺ ሳገኝ እደውላለሁ።
እናመሰግናለን።